ሄሎ ሄሎ ሄሎ።
ሰላም ነው? እንዴት ነው? ሰላም ነው?
እግዚአብሔር ይመስገን።
ባንክ ያለባቸው Dzire Swift አለ እንደ compact
ባንክ የሚመቻች እ፣ Dzire ም compact ም አሉ። ባንክ የሚመቻች
አለ። ከምን ይመቻቻል? እንትን ነው ለምን? ለ Dzire Dzire እ እ እ፣ ለ Dzire እስከ አንድ ሚሊዮን ድረስ ይመቻቻል።
ዋጋ ስንት ለስንት አላችሁ?
እ፣ zero zero ነው የለጠፈ ነው የፈለግከው?
የለጠፈ
ሀያ ስምንት
ሞዴል
ሀያ ሀያ ሁለት
ሀያ ሁለት አዎ አንድ ሚሊዮን ባንክ ይወጣልሃል። አንድ ከስምንት cash።
እሺ፣ compact compact ኡ ደግሞ ሁለት ሺ ስድስት አለ አስራ ሰባት ከሀምሳ ሁለት ሺ አስራ ሁለት አለ ደግሞ ሀያ አንድ ሁለት ሺ አስራ ሁለት ሀያ አንድ ከሀምሳ ነው ሁለት ሺ አስራ ሁለት compact ሁለት ሺ አስራ ሁለቱ ደግሞ ሀያ ሁለት
ሁለት ሺህ አስራ ሁለቱ ሀያ ሁለት አዎ ባንክ ስንት ይመቻቻል?
አንድ
አንድ ሚሊዮን cash ስንት ማለት ነው?
አንድ ከሀያ ሁለት
አንድ ከሁለት ባንክ አዎ አዎ document በእጅ።
full document ነው የሚያስፈልገው?
አዎ ማለት ይሄ zero zero እኮ አይደለም የለጠፈ ነው አ- እኮ ገብቶ ያ- ያለባቸው ነው ወይንስ በእኔ ፋይል ነው እንትኑ ባንኩ በአንተ የሚሟላው?
በአንተ ነው የሚ- የሚሟላው ነው አይደለ? ምን ያህል ጊዜ ይወስዳል?
ሀያ ቀን
ቢሮአችሁ የት ነው?
መስቀል ፍላወር ወይ ፓስተር አደባባይ
መስቀል ፍላወር ወይም ደግሞ ፓስተር አደባባይ
ፓስተር አደባባይ። እሺ፣ እንትን አ፣ document ምን ምንድን ነው የሚያስፈልገው?
ንግድ ፍቃድ፣ የቀበሌ መታወቂያ፣ ያገባ ያላገባ፣ bank statement፣ የነዋሪነት ደብዳቤ
እሺ፣
እነዚህ ቢሮአሪ ነው እነዚህ።
ማለት
ከቀበሌ የሚሰጡት አለ የነዋሪነት ደብዳቤ።
Okay። ይህንን አያይዤ ልምጣ።
አዎ እዝ- አዲሱ Dzire ስንት ነው?
አዲሱ Dzire ሰላሳ አራት
ነው አይደለ? በባንክ አዎ።
በ cash ማለት ነው።
በባንክ
ባንክ ስንት ማለት ነው? ስ- በስንት ይመቻቻል አንድ ሚሊዮን ባንክ ይወጣለታል። ሀያ አራት cash
ነው አይደለ?
አዎ Swift
እ፣ Swift Swift አሁን ላይ የለንም።
ነው አይደለ?
አዎ
በቃ compact እና Dzire ኡ ነው ያላችሁ።
አዎ
በቃ እሺ፣ ነገ እመጣለሁ። በቃ እ፣ ነገ እኮ ነው እሑድ ነው ሰኞ።
ለእንትን ልሳኘው ማለት ነው።
እሺ ይቻላል።
እንትኗን እዚህ ላይ ትለቅ ትልክልኛለች